ሰባ አንድ
Hello Hello እናቴ አቤት ከቢዩ ነበር የምደውለው Caravan Coffee ነው አይደለ አ አ እ፣ order ነበረን ስንት ነበር order አዎ።
ነበር ስልሳ ስምንት ሰባ አንድ
አ order ነ- ነበር ተሰርቶ ልጆቹ በጣም late ሆኖ ነው የመጡት እና ሁለት ተኩል ሲል ሰራተኞቹ ወጡ እና driver ኡ አርፍዶ ነው የመጣው እና እኛም እንትን አለን ተሰርቶ ነበር በአስራ አምስት ደቂቃ ቁደም driver ኡ late ሆኖ መጣ already ሰራተኛ ከወጣ በኋላ እና እ፣ ለዛ ነው እና አልሰጣችሁትም ነበረ late ሆኖ ስለመጣ አርፍዶ ሰራተኞቹ ከወጣ አሁን ነው ላይ ከአስር ከአስራ አምስት ደቂቃ በፊት ነው የደወለልኝ
እሺ በቃ ስለዚህ order ኡን አልሰጣችሁትም ማለት ነው አዎ፣ ግን ኦርደሩ ተሰርቷል አይደለም ተሰርቷል አዎ በቃ እሺ እሺ ናት አሁን ደክታችኋል አዎ ተዘግቷል። ለዛ እኮ ነው አሁን gap የተፈጠረው ከልጆቹ ጋር በስንት ደቂቃ ውስጥ እንደሚደርስ driver ኡ even inform አላረጉንም እና
Okay እሺ በቃ አንቺ ከየት ነው የደወልሽልን?
ከቢዩ delivery ሌላ department ነው ያዘዝኩሽ አይደለሁም check ላደርግ ነበር ልጁ ማን ነው ያዘዘኝ ሰው ማን ነው?
ሌላ ነው ሌላ department ነው ሌላ normally ሲታዘዝ በስንት ደቂቃ ውስጥ ነው driver ኦቹ የሚደርሱት?
በሀያ በአቅራቢያ አይደለም የምታዙት?
አዎ አንዳንዴ አይ በአቅራቢያ ነው hello ግን እንደዚህ እንደዚህ late መሆን የለበትም። ምክንያቱም ቪዛ አንዳንዴ ሲታዘዝ አስራ በአስራ አምስት ደቂቃ ምናምን ይደርሳል እና ገባሽ? አንደኛ ሀያ ከዛ በላይ ሲቆይ like maximum ሀያ ደቂቃ ምንም ችግር የለም። ከዛ ላይ ሲሆን ፒዛውም ይቀዘቅዛል አዎ ልክ ነሽ ስለሚል ትክክል አይደለም። እሺ እሺ እናቴ እሺ